ፍቅሯ ቀለለ ስል እሷን አጸጸብኝ ልታንገላታይ ነው ወይዳዬ እሽም አልልም ቢ እንደፈቀደችው ትዘዝ በገላዋዬ ወይዳዬ አበሳዬ ወይዳዬ አበሳዬ ቀለል ሲል እሷን አዘዘብኝ ልታንገላታይ ነው ወይዳዬ እሽም አልልምቢ እንደፈቀደችው ትዘት በገላዬ ወይዳዬ አበሳዬ ፍቅሯ ቀለለ ስል እሷን አዘዘብኝ ልታንገላታይ ነው ወይዳዬ እሽም አልልምቢ እንደፈቀደችው ትዘት በገላዬ ወይዳዬ አበሳዬ ለጠየቁኝ ምላሽ ለወሬው ጠመና መስጠት ጀምሬያለሁ አይደለም እንዳምና ዘንድሮ ደህና ነኝ በጣም ተሽሎኛል እያልኩኝ ሳወራ ለካስ ፍቅር ይዞኛል አገኘሁ ፎይታ ብዬ ተዝናነች የፍቅር እዳለብኝ ሳልከፍለው ዘንግቼ ያለብኝ እዳው እሷው ፈረደች በናፍቆቷ ወጥመድ አስላቀረበች ፍቅሯ ቀለለ ስል እሷን አዘዘብኝ ልታንገላታይ ነው ወይዳዬ እሽም አልልምቢ እንደፈቀደችው ትዘት በገላዬ ወይዳዬ አበሳዬ መሟገቻ ቋንቋ ቃላት የታጣላት እዳ በዛችብኝ ሰርቼም አልከፍላት በገንዘብ አልተምን አልከፍላት ባራጣ እሽም እምቢም ሳልል በእሷ ጉዴ ወጣ ውበቷን አድናቂ ዝናዋን ለፋፊ እኔ የእሷ ተረች ወዶ ተሸናፊ ወዘናዬ ሞልቶ ቀለል ሲለው ልቤ በማልችለው ፍቅር ተሰውሯል ቀልቤ ፍቅሯ ቀለል ሲል እሷን አዘዘብኝ ልታንገላታይ ነው ወይዳዬ እሽም አልልምቢ እንደፈቀደችው ትዘት በገላዬ ወይዳዬ አበሳዬ ሄዳለች ርቃ እኔስ ብዬ ነበር ተመልሳ መጣች አወየ እሷ ነገር ምን ደስታ ቢከበኝ ልብ ያላመለጠም ወዶ መገበቡን ከቶ አላቋረጠም ያለየላት ወዳጅ እሷው የወኔ ዳም አፍር ሳናለችው ሰውነቴ ንዳ የግሌ ሰውነት የኔ ነው የምለው በእሷ ለመታዘዝ ስምምነት አለ እሺ ማልልቢ እንዳሻት አድርገኝ እዳዬን ወደድኳት ሁሌም ጎኔ ትገኝ ተሸጦ አይለወጥ ወይ አይመነዘር ፍቅርሽን ሀብቴ እያልኩ ከመሰሰት በቀር ዓለም መከራረ በድፍን መሄዱ ደግሞ ጀማመረው ልቤ ሰው መውደዱ ፍቅሯ ቀለል ሲል እሷን አዘዘብኝ ልታንገላታይ ነው ወይዳዬ እሽም አልልምቢ እንደፈቀደችው ትዘት በገላዬ ወይዳዬ አበሳዬ ፍቅሯ ቀለለ ስል እሷን አዘዘብኝ ልታንገላታይ ነው ወይዳዬ እሽም አልልምቢ እንደፈቀደችው ትዘት በገላዬ ወይዳዬ አበሳዬ ወይዳዬ አበሳዬ ወይዳዬ አበሳዬ